ጤና ይስጥልኝ ያለብዛ ዘግተኝ በአቁም ላይ መረጃ ልስጠው
ጤና ይስጥልን። ሰላም ነው።
አብሮ ይስጥልን እና የብዛ መረጃ ልስጠው።
ወደ ካናዳ በርበረ
ወዴት መሄድ ፈልጌ ነው ያሉ?
ካናዳ ካናዳ በምን ነበር መሄድ የፈለጉት? ይመስል
እ፣ በስራ
በስራ እዛ ስራ አግኝተዋል።
እ?
ከዚህ በፊት አፕላይ አድርገው ያውቃሉ ለስራ?
አይ አላውቅም።
እሺ፣ ስራስ አግኝተዋል እዛ ከሚገኝ ቀጣሪ ድርጅት?
አይ አላገኘሁም። እናንተ አይደላችሁ የምትልኩት?
አይ እኛ እንልክ ሳይሆን information ራስዎትን እንዴት አድርገው apply አድርጎ መሄድ እንዳለቦት
Okay ነው information የምንሰጠው።
Okay እሺ እሺ፣ ያለውን information እንድነግርዎት ይፈልጋሉ?
እሺ። አይ ሲያስፈልገኝ እደውላለሁ።
እሺ፣ ቴሌቪዥን ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
እሺ አሜን።